ሰላም hello ሰለሞን፣ እንዴት አደርክ?
እንዴት አደርሽ?
አለን። እ፣ ቲማቲም ዛሬም የለም እንዴ?
ቲማቲም ዛሬ ያባሰብቷል እኮ አለ ብለኝ ዛሬ እኔ ስራ አልገባው።
በቃ ስለዚህ አሁን ትናንት ያለ ይደላችሁ ዛሬ ይወጣል አይደል?
አዎ ይወጣላችኋል። አስደውሏችኋል። አ ያብስራት ናት።
አዎ ማታ ደውለዋል መሰለኝ።
አዎ፣ ማታ አስደውሏችኋል። ይወጣላችኋል። ግን በ- የበለጠ ደግሞ ያብስራን አ፣ እንትን በይ ላውራ። እሺ አዎ፣ ዛሬ እኔ ስላልገባው
እሺ፣ በቃ እሺ፣ ለሱ ደውለታለሁ።
እሺ እሺ እሺ ቻው።